ገንዘብ ወልደዋል። hello ጤና ይስጥልኝ ዲስት ቤት አብሮ ይስጥልኝ። ከባንክ ወደ account ብር ማስገባት ፈልጌ ከየት
ከባንክ ወደ እዚህኛው account ማለት ነው ወደ ወደ ቤተሰብ ቤት account አ፣ እሺ deposit በለውና እሺ login ብለሃል አይደለ?
አ፣
በቀኝ በኩል ጫፍ ላይ ያለች ሶስት ነ- ሶስት መስመር መስመር ነገር እሺ እሱን ስትነካው deposit የምትል ትመጣለች።
እሺ ከየት ባንክ ነው ማስገባት የፈለግከው?
አብሲኒያ
እሺ እ፣ deposit ትለውና ወደ ታች ስትወርድ ሶስት ያስመርጣል። voucher፣ ቻፓ እና ሳንቲም የሚል እሺ ቻፓን ምረጥና ቻፓ ውስጥ ታገኘዋለህ እ፣ አቢሲኒያ ባንክ።
አየሽ እሺ ቴንክ ዩ ሶ ማች ችግር የለም።